hello hello
ሰላም ጤና ይስጥልኝ። ቴሌቪ
አብሮ ይስጥልን።
አለን። ምን ለብሰው?
የሆነ message ደርሶብኝ
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉት። ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት እስከ አምስት መቶ ብር ክፍያ ያገኛሉ። game ኦችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር እ፣ ካርዶች ያገኛሉ።
በየቀኑ ነው።
እንደ እድል ነው። ያው እርስዎ ድ- ደንበኛ ሲሆኑ ትኬት ያገኛሉ። በእነዛ ትኬቶች እድሎትን ይሞከሩ።
እሺ፣ እንደ ትኬት ነው ማለት ነው።
አ ትኬት ነው። በገባሉ ትኬት game ኦች ይመረጡ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ መጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛና እንግሊዝኛ አለ። game ኡ እሺ።
ላይ ግን ግልጽ ያልሆነ ነገር ካለ ያሳውቁን።
ይሄ እሱን ያውቃለሁ ደርሶልሃል ምናምን ስለተባለኝ ነው።
ምን ተብሎ አ፣ ተብዬ smart ቴሌቪዥን ደርሶብሃል ምናምን የሚል message ስለገባኝ ነው።
እሱ ትኬት አ፣ ከተ-
እ እ አ- አዎ፣ ቴሌ- አ፣ ትኬቱ አሁን እንዳልኩት game ኦችን መጫወት
እሺ
Yes. Good.